ጤና ይስጥልኝ አሪፍ ቤ ካመኝ ባኮ ምን ልርዳው?
ስልክ ቁጥር ልክላችኋለሁ ብላችኋል።
ጤና ይስጥልኝ ስልክ ልክላለሁ ብላችሁ ነበረ። በቴሌግራም ስክሪንሾት አድርጋ ንሳ ማለት
ስሙትም አልበል ድርሻ
እሺ ድርሻዬ እ ልካዋል ስክሪንሾቱን በቴሌግራም ስልክ ቁጥር መችለች በዚህኛው እንትን ነው
ስልክ ቁጥር ልንገሮት ዜሮ ዘጠኝ ዘጠና ሁለት
እ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሌላ ምረዳውት ነገር አለ?
ምንም ገንዘቤን መልሱልኝ።
ስለደወሉ እናመሰግናለን። መልካም ቀን